ሩት ወደ ዋን የሚለው ለውጥ የሚስተልን ቤተሰቦች ሄሎ
አሎ ጤና ይስጥልን ቤተሰቦች አብሮ ይስጥልን። ውጤት ለመስማት ፈልጌ ነበር።
እሺ ከስር ኮዱ ንገር
እሺ ከስር ኮድ ኮድ ኮድ ኮዱን ልንገርህ አ ንገር
አስራ ሶስት እሺ
አርባ ሰባት
እ
አ- አርባ ሰባት እሺ ዜሮ ዘጠኝ ሰማንያ ስድስት hello የ- የዛሬ ጨዋታዎች ናቸው አይደል?
እ አዎ የዛሬ የዛሬ ጨዋታዎች ናቸው አዎ
እሺ ምንድን ነው ማወቅ የፈለግከው ብዬ ነው
እስካሁን ያሉትን ጨዋታዎችን ማለት ነው። እስካሁን ያሉትን
አ ሁሉም ገና አሁን ነው የጀመረው I think ሁለት ሰዓት okay ሞሮ አም- የሞሮኮ ሞሮኮ የሚለው ሞሮኮ
ሀምሳ ሰባት ደቂቃ ነው አሁን የመጀመሪያው ደቂቃ ሶስት ለአንድ ናቸው የማን የሞሮኮ
አዎ ሞሮኮ የሞሮኮ ሊግ ነው ሁለት ሰዓት ነው የጀመረው እሺ እሱም ጨዋታ Okay የዋይዳ ካዛብላንካ ምናምን የሚለው ነው አይደለ አዎ አ- ስንት ለስንት እስኪ እ፣ second half ጀምሯል። እረፍት ዜሮ ለዜሮ ነው የወጡት። አርባ ስምንት ደቂቃ ላይ ነው ገና ገና ነው።
አዎ።
እሺ እሺ thank you በቃ እሺ አባይ አባት